ሄሎ ሄሎ
አቤት ጤና ይስጥልኝ። እን ሶሪ ደጋግሜ ደወልኩ። አድራሻችሁን እኮ ጠፍቶብኝ እንትን የእናት ባንክ ፊት ለፊት ነኝ። ምንማ አሁን መቅረት ሆስፒታል የሚል ታያሃል?
እ እ እ መቅረት ሆስፒታል
ምን ሆስፒታል መቀለ?
መቅረት ነው ምናምን የሚል አለ አይደል? ፊት ለፊት እናት ባንክ ጋር ከሆንክ ኦር ሺቶ በቃ ደማሪ ስቴት ሂዱ ጋር በላቸው። እዛ ጋር ከሆነ መቅረዝ መቅረዝ ሆስፒታል የሚለውን አይቼዋለሁ።
በቃ እሺ፣ እዛ ጋር ነህ አይደለ? እንትን በላቸው የአዳማ ሪል ስቴት ሂዱ ጋር ነው በላቸው።
አዳማ ሪል ስቴት አዎ ወይ ደግሞ እናት ባንክ ጋር ሲሆን የመጀመሪያ መታጠፊያ አለ፣ አጠገቡ መታጠፊያ አለ አጠገቡ ያለ መታጠፊያ። እሺ አለ አይደል? መታጠፊያ ይታያል አዎ አዎ አዎ።
መኪናዎቹ ጋር በሱ ቀጥታ ስትመጣው ማለት ነው አዎ።
አዳማ ሪል ስቴት የሚል አለ ፊት ለፊት okay ከሱ መታጠፊያው ታጥፌ ሲሄድ ማለት ነው።
አዎ ወይ እዛ ጋር ያሉ ሰዎች ጠይቃቸው ያሳዩሃል። እነሱ ቅርብ ነው በቃ okay እሺ።
ደርሰሃል።
ሪል ስቴት ጋር ማለት አዳማ ሪል ስቴት እዛ እንትኖች ህንፃ እንትን ነው ላይ ቢ- ነው።
ቢሮ ቢሮ ህንፃ- ያላችሁ ህንፃ ላይ ነው እንደገባው ፊት ለፊት ነው ያለው ground ላይ ነን ያለ ነው።
ground ላይ ነው። okay አዎ።
እሺ እሺ እሺ።